ሄሎ ጤና ይስጥልኝ ቤት ቤት ራሱ አረ ምንድን ነው ዊዝድሮ ሲል ትናንትና ሳንቲ ቤት አልከፍልም ዊዝድሮ አልከፈለም ይዞ አድርገህ አልገባልህም?
አዎ እሺ ቁጥርህን ንገረኝ። ዘጠኝ አስራ አንድ አስራ አንድ ሰላሳ ሰባት ሰላሳ ሰባት ሰባ ሰባ ሰማንያ ሶስት
አስራ አንድ ሰላሳ ሰባት ሰባ ሰማንያ ሶስት አዎ እሺ መቼ ነው?
ትናንትና
ስንት ብር ነው?
ማታ አራት መቶ እሺ ወደ ዜሮ ዘጠኝ አስራ አንድ ሰላሳ ሰባት ሰማንያ ሰባ ሰማንያ ሶስት ነው ያዘዝከው።
አዎ አዎ እ፣ እሺ ለሳንቲሞች አሳውቅልሃለሁ። እሺ transaction ስለበዛባቸው ለዛ ነው የሚቆዩት። አሁን የላኩላቸው ነው አረ ጠዋትም ብዬ ነበር እስካሁን ድረስ አልላከም። ጠዋትም በሳሎን እ
ጠዋትም ደቂቃው እንድትላቸው ነበር ግን ምንም የለም።
አዎ አሁን ነው እ፣ response እየሰጡን ያሉት። እየመለስልን አልነበረም። አሁን ግን እያሰቡ ስለሆነ ያስገቡልሃል። ያንተንም እሺ እሺ እሺ መልካም ምሽት።